hello ጤና ይስጥልኝ መቤት አብሮ ይስጥልን።
አምቡላንስ ፈልጌ ነበር የት አካባቢ ነው?
ከላንድ ማርክ ሆስፒታል ከላንድ ማርክ ወደ አያት
ከላንድ ማርክ አያት ወደ አያት።
ቤት ነው።
ወደ ቤት ነው አዎ እሺ ምን ነበረ case ኣቸው?
እ stroke patient ነች ኦክስጅን ያስፈልጋታል
እ ስንት ሊትር በ nasal?
እ አዎ በ nasal ነው በ- ከ half እስከ አንድ እስከ አንድ ሊትር ነው እስካሁን እንትን ያለች ያለችው
መልካም እሺ፣ ስልክ ቁጥሮትን ይስጡኝ።
ዜሮ ዘጠኝ አስራ አንድ እሺ ስልሳ ሁለት ስልሳ ሁለት ዜሮ ሰባት ሰማንያ ሶስት ዜሮ ሰባት ሰማንያ ሶስት እሺ የአገልግሎት ክፍያችንን ላሳውቆት ሶስት ሺ አምስት መቶ ሀምሳ ብር ላውጣ ነው ሶስት ሺ አምስት መቶ ሀምሳ ብር ሶስት ሺ አምስት መቶ ሀምሳ
እሺ ይምጡ።
አዎ ይምጡ ይምጡ መልካም እሺ፣ ይደውሉልሻል።
እሺ እሺ በእንትን በሞባይል ምናምን መክፈል ይቻላል አይደል አዎ ይቻላል።
እሺ እሺ ቤት ኦክሲጅን አለ አይደል?
ቤት ኦክሲጅን ይዘናል። ያው ለመንገድ ግን የእናንተን እንትን እንላለን።
መልካም ችግር የለም። አይ ቤት መኖሩን ነቅለን እንዳ- ስለማንመጣ እሱ አዎ ለማረጋገጥ አዎ። አይ ቤት አሁን ወሰደ እንትን ነው ለመንገድ ብቻ።
መልካም እሺ እሺ እሺ ይመጣል።
thank you፣ እሺ።